ጤና ይስጥልን ባባ።
ሰላም ነው እግዚአብሔር ይመስገን።
አለው እግዚአብሔር ይመስገን። መኪና ፍዬ ነበር እናት።
እሺ
ቪትስ ወይም ያሪስ ኮምፓክት አላችሁ እንዴ?
አዎ አለን፣ ሁለቱም አለን። ቪትስም አለን፣ ያሪስ ኮምፓክትም አለን።
አለ እ፣ በባንክ የተመቻቸለት አለ እንዴ?
አዎ ሁሉንም መኪኖቻችን ከባንክ ጋር እናያይዛለን።
ኦኬ ይቻላል።
አዎ
ኦኬ እ፣ ካሽ እስከ አምስት ነበር ለመክፈል ያሰብኩትና ይኖራል።
አምስት መቶ ሺህ አ ቀሪም በባንክ አምስት መቶ ሺህ እንኳን እ፣ እዛ ላይ አለም ሊፋን አምስት ሀያ ወይም ደግሞ ሪቮክ ካንጎ ላይ ነው እንጂ እንትን ላይ ቤትስና ኮምፓክት ላይ አይሆንም አባት።
ነው አዎ